አቤት ኢዮብ አቤት ሰላም እንዴት አልክ?
ደህና እ ከቤስት ቤት ነው የምደውልልህ።
Okay እሺ እ GR ላይ ሁለት አዲስ game add አድርገን ነበር እና ጀምራችኋል?
አልጀመርንም እሱ
ምክንያቱም ማወቅ እችላለሁ? ምናልባት ከዚህ የምናግዛችሁ ነገር ካለ
Okay እሱ እንዴት ነው system ኡ? እዚህ እኛ ጋር ደግሞ GR ነው በደንብ ሰው የሚጫወተው።
አዎ GR ላይ ነው add የሚደረገው። already ያለ shop ላይ ልክ ኬኖ ስፒን ምናምን አለው አይደለ? እዛ ላይ ነው ተጨማሪ game ኦች add የተደረጉት። በምንድን ነው የምታጫውተው? በኢንተርኔት ነው በ dish?
Okay በ dish ሆኖ ያው cashier ኦች ያው እንግዲህ እንትን በዲሽ ነው ማለት ነው።
የምታጫውተው?
አዎ እንደዛ ከሆነ frequency ም ስለሚያስፈልገው frequency ውን እና ለ cashier ኦች ደግሞ የሚጠቅም እ game ኡ ስለምን እንደሆነ እንዴት መቁረጥ እንዳለባቸው ምናምን የሚያሳይ የተዘጋጀ ቪዲዮ አለ። እሱን እሱን attach ላድርግልህ እና check አድርገው ከዛ አስጀምሩት። እሺ
Okay እሱም እንዴት እንደ ሌላ በሌላ ቲቪ ምናምን ነው የምጅ- የሚሰራው አይ እዛ ላይ ማድረግ ትችላላችሁ እኮ አንድ ላይ አንድ ያለ ቲቪ ላይ display ማድረግ ትችላለህ።
እስቲ ቆይ ሰው ምናምን ከለመደው አዎ ግን ማስለመድ ያለባችሁ እናንተ ናችሁ። ለምን አማራጭ game ኦች ናቸው እና ልክ ኬኖ ምናምን ለመቁረጥ ሲመጡ ሌሎች አዳዲስ game ኦችም እንዳሉ ማሳየት መቻል አለባችሁ። ቤት ቤት ላይ ብቻ ያለ game ስለሆነ ለእናንተ ጥሩ ነው፣ customer ይስብላችኋል። እናንተ shop ላይ ብቻ ስለሆነ ማግኘት የሚችሉት ማለት ነው። እና አንደኛው አዎ።
ደግሞ ከስፒን ጋር ተመሳሳይ ነው፣ ትንሽ ነው ልዩነቱ። So ስፒን መጫወት ከለመዱ ያኛው አዲስ አይሆንባቸውም።
Okay እስቲ እናያለን። እንግዲህ ያው እኛ ችግር የለም። እኛ ያው አብዛኛው እዚህ ሌላ cashier ምናምን ስለሚሰራ እም።
እነሱም ያው ፍቃደኛ ከሆኑ እስቲ እናንተላል
እ ያው ለማንኛውም እሺ፣ add- ምንም add ማድረግ ያለብህ ነገር እኮ የለም። ተጨማሪ cashier ም አያስፈልግህም። ምንም add ማድረግ ያለብህ ነገር የለም። already ልክ እንደ spin እንደ keno game ኡ አ- add ይደረጋል እንትኑ ላይ ከዛ display ማድረግ ብቻ ነው። በእንትን ከሆነ በዲሽ ከሆነ frequency ያስፈልገዋል። የራሱን frequency ያለው frequency ም።
ልክልህና እሱ ነው ማስሞላት ነው። ከዛ ቤት ቤት game ላይ ይካተታል ማለት ነው። already አለ
okay እሺ እስቲ እንሞክራለን። እሺ ያለውን እንግዲህ ነገር እዩትና አሁን attach አደርግልሃለሁ ቴሌግራም ላይ እሺ። check አድርገው። ከዛ ግልጽ ያልሆነ ነገር ካለ ደውላችሁ መጠየቅ ትችላላችሁ። ችግር የለውም።
እሺ፣ እሺ።
እሺ፣ መልካም ቀን ይሆንልህ።
መልካም አንቺ